hello ጤና ይስጥልኝ ቤተሰቤት ራሄል ነኝ በምን ልርዳው
እንትን ለአንድ አጥቼ ነበርና ገንዘቡ አልገባልኝ።
okay እሺ cashier code ኡን አይቼ ልደውልልሽ ያልከሆነ እሺ አዎ አዎ።
እሺ አንዴ cashier code ኡን ንገረኝ አስር እሺ ሀያ ስድስት እሺ ሰማንያ ሁለት እሺ ዘጠና አምስት
መቶ ሀያ ብር ተመልሶልሃል። እሺ check አድርገው። መቶ ሀያ ብር
ሶስት ሺህ ምናምን አይደል እንዴ ቦነሱ የሚለው
እኮ በኖ- ቦነሱ እኮ win ቢታረግ ኖሮ የሚደመርልህ ነው ማለት possible win ኡ ጋር የሚደመረው ብር ነው እንጂ የሚገባልህ አይደለም።
የሚገባልኝ አለ አይደለም አይደለም። ያው ብታሸንፍ ኖሮ ሙሉ ለሙሉ እ፣ ከኮዱ ጋር ተባዝቶ የሚደመርልህ ነው ተጨማሪ ብር ነው እንጂ loss ላረገ እንትን የሚመለስ ብር አይደለም።
እሺ አሁን ገብቶልኛል።
አዎ አሁን ገብቶልሃል፣ መውሰድ ትችላለህ።
እሺ፣ እሺ፣ መልካም ምሽት።